ጤና ይስጥልኝ። አሪፍ ከዳዲስ ነው በኩል ምልርደው
አሁን እንትና ክሊ ብላ ቴሌግራም ላይ ልኬላን ነበር የገባበት።
እሺ ደንበኛችን የቴሌግራም ስሞትን ይንገሩኝ።
ይሆናል
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ።
እሺ እናመሰግናለን። ደርሶናል።
እኮ
ይሰማል ደንበኛ